ጤና ይስጥልኝ። Hello Visa ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
አይዋ
ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
እም፣
ደንበኛችን ምን አይነት የጉዞ መረጃ ልስጥዎት?
እ፣ የሀጅና የኡምራ ፓስፖርት ለማውጣት ነበር የኔ ቆንጆ።
እ፣ የምን የምን ፓስፖርት?
የሀጅ ፓስፖርት ለማውጣት ሀጅ ለማድረግ ሰው ደረበ።
ስለዚህ ፓስፖርት ለማውጣት ነው።
አዎ።
እሺ፣ website ኣቸውን ልስጥዎት።
የምን እ፣ ፓስፖርት የሚያወጡበትን ኦንላይን ማ- እንትን ማለት ይችላሉ።
በቃ እስኪ አስተላልፍልኝ።